Hello hello
አይሰማም።
ይሰማል። order ቅድም የሞተረኛ ይዤ ነበረና እሺ ሊቀልንዴ እኔ ጋር ወጥተዋል፣ ግን በርገር ቤት አሁን እሄዳለሁ። እስካሁን ምግቡ አልተወሰደም አሉ።
እ ምን ምግቡ እስካሁን አልተወሰደም አሉ። የሞተረኛ ነበረ
ማነ
ሙባረክ።
ሙባረክ ወደ ሀያ አራቱ ነው አይደለ? ወደ ሀያ አራት የሚሄደው ኦርደር አዎ
ድራይቨር መ- አንተ መልሰህ ከኋላ ከምግብ ቤት አወጣከው ነበር እንዴ?
እኔ እኔ ይዤ ነበረና ከኔ ጋር ግን ወጥተዋል፣ ግን እሷ ጋር አሁን ሌላ order ይዤ ነበርና ምግቡ አልተወሰደም ስትለኝ እኮ ነው እና አዎ አዎ፣ ሌላ driver ተፈልጎ ነው ገና ሞተረኛ ያነሳዋል። እሺ አባዬ